ጤና ይስጥልን። በኢስት ቤት ነው የምንረዳው?
ብር deposit አድርገን አካውንታችን ላይ አልገባም። አንድ ሁለት ደግሞ የነበረውን የቀረውን እዛ ቀሪ የነበረውን እንደዚሁ አየር ላይ ወሰዱብን።
እሺ deposit አድርገህ ላልገባልህ deposit ያደረክበት message ሲደርስህ ይደርስሃል አይደለ? እሱ message ቴሌግራም ላይ ላክልኝ።
ልከነዋል ልከነዋል።
ማን ልበል ስምህን?
ሀሰን የሚል ስም ዜሮ ዘጠኝ አርባ አይ ስድስት ስልኩን አይደለም ስምህን ስምህን ሀሰን ሀሰማ
ሀሰማ ነው እንዴ? ቀምጠል
ሄሎ
ሄሎ ምን አልከኝ?
በእንትን ማግኘት ትችላለሽ አለ በቁጥር ለምን? አይ በቁጥር አልችልም። የትል የላክበትን ስም ንገረኝ። ምን አልከኝ? ሄሎ
ሄሎ ሄሎ ቆይ እያየሁት ነው አንዴ እኮ እሺ ቁጥሩን ልንገርሻ
ስልክ ቁጥሩን ሳይሆን ቴሌግራም የላክበትን ስምህን ስንት ብር ነው ያስገባኸው?
አርባ አርባ አምስት
አዎ እንትን በል ቴሌግራም ላይ ወይ hi በለኝ ከላይ እንዳገኘው። እሺ
እም፣ ሀይ ሀይ በለኝ ቴሌግራም ላይ እንዳገኘው።
እሺ እሺ እሺ